ሄሎ ሰላም ጤና ይስጥልኝ።
ሄሎ
ሰላም ጤና ይስጥልኝ። አቤት ሄሎ
ይሰማኛል። አቤት ሄሎ
ይሰማኛል። እመቤት ሄሎ
ኧረ ይሰማኛል።
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ልርዳው። ሰላም እባክህ ድምጻችሁ አይሰማም። እመቤት አሁን ደውዬ ነበር።
አሁንም አይሰማም።
ደቂቃው እንዲቆጥር ነው።
ሄሎ
አቤት እመቤት ሁለት ደቂቃ ሆነ ምንም ሳናወራ።
ሄሎ ሄሎ አቤት ይሰማኛል።
ሄሎ ይሰማኛል እኮ አንቺ የምትይውም ይሰማኛል።
እሺ እመቤት
እሺ ስምሽን ማን ልበል?
ሂሩት ቅሬ
እሺ ከየት ነው?
አዳማ
እሺ ጉዳዩ ምን ነበር?
ስለ ሙሉ ውክልና ስለመውሰድ ነው።
ሙሉ ውክልና ስለመውሰድ አዎ የሚያስፈልጉ ከማን ነው ተያያዥ የሚወስዱት?
ከሻጭ ላይ ከም- የቤት ውል ነው የቤት ነው እና ከሻጭ ላይ ሙሉ በሙሉ ውክልና ለመውሰድ ነው። አሁን ስም ማዘዋወር ስለማልችል ሙሉ ውክልና ለመውሰድ ነው።
እሺ ቤት ነው ስለ ቤት ነው ንብረቱ ምንድን ነው?
አዎ ቤት ነው መሬት።
እሺ ስለዛ ምንድን ነው ማድረግ የፈለጉት?
የቤት ሽያጭ ውልን ሙሉ ውክልና ሊሰጠኝ ነው እና ምን ምን criteria ነው መሟላት ያለበት? እኔ ምን ምን መጠየቅ አለብኝ?
ከማን ላይ ነው ልንፈራረም የሚወስዱት ውሉን?
ከሻጩ ላይ
እሺ ስም ማዘዋወር ስለማይችሉ አዎ
እሺ
ሙሉ ክፍያ ከፍያለሁ እና አሁን በወቅቱ ማዘዋወር ስለማልችል ያለኝ አማራጭ እ፣ ውክልና መውሰድ ነው፣ ሙሉ ውክልና መውሰድ ነው እና ምን ምን ህጋዊ ዶክመንቶች መሟላት አለበት የሚለውን ለማወቅ
እሺ
መልካም።
እሺ መልሰን ደውለን እ፣ ይነግሮታል።
እሺ